ሶኒ እንዴት ነሽ?
አለሁ። እንዴት ነህ እርምነሽ ሶኒዬ?
ኤርምዬ? እንዴት ነህ ደህና ነሽ? አዎ ሶኒዬ አለሁ። እንዴት ነህ አለሁ። ስራ ሁሉ ስራ ሁሉ ሰላም?
እ ስራ አሪፍ ነው። ስልክሽ ጠፋብኝ እኮ ደወልኩኝ፣ አሪፍ ነው፣ አሪፍ ነው። የምር ስልኬ ቀረ።
ስለጠፋብኝ ሌላ አዲስ ነው የገዛሁት እና ጠፋብኝ።
ኦኬ፣ ስልክ ኦኬ።
ለምን አይ ተፈረሰ?
አለሁ። ለም እንዴት ነህ?
አለሁ እኮ እንግዲህ የሆነ ወርደህ ነበረ ሶኒዬ እሺ፣ ሀያ ስድስት ሰማንያ ዘጠኝ ሀያ ስድስት ሰማንያ ዘጠኝ አዎ እኔ ጋር አስር ኪሎ ሜትር ነው የሚያሳየው እ እነሱ ማለት ነው።
okay።
ከዛ ደግሞ የዝናብ አለ።
አዎ አስር ኪሎ ሜትር ደግሞ ስንት ነው?
አስር ኪሎ ሜትር ብዙ ነው መሰለኝ ወደ ሁለት መቶ ነው መቶ ዘጠና መቶ ዘጠና ወይ መቶ ሰማንያ እንደዛ ነው።
መቶ ዘጠና አይደል?
መቶ ዘጠና ነው። እስቲ ቆይ መቶ ዘጠና አየዋለሁ።
ብቻ እኔ ነው።
እኮ በቃሌ አላውቀውም እኮ።
ችግር የለም በቃ እና የዝናብም አለ በቃ check አድርግልኝ እና እሺ፣ ስልክሽን page አድርገው አንቺ ተናፍቀሽ እሺ፣ እሺ ኤርምዬ